hello ከአሪፍ ነበር የምደውልዎት። አሁን ደውሎልኝ ተቋርጦ ነበር።
እኮ በአርፌ ተፈራርጌ ወደ ሀብታም betting ማለት ነው። ሀብታም bet የሚለው ወደ እሱ ነው transfer አደረኩት። ቴሌብር ደግሞ ልኮልኛል እኔ message ኡን። እሱንም ደግሞ screenshot አድርጌ ከቴሌብር download ያደረኩትን ደግሞ ቴሌግራም ላይ ልኬላችሁ ነበር፣ ልካውልን ነበር።
አዎ እሺ። ከኛ ከዚህ በፊት አስመዝግበው ነበር እኛ ጋር ደውለው?
አዎ ደውዬ እንትን አድርጌ ነበር። ምንም ዛሬ ሶስተኛ ቀኑ ነው መሰለኝ።
እሺ ደግሞ ያችን ሌሎት ቁጥሮትና ስሞትን ከስር ጽፈዋል ሲልኩልን።
አዎ ሻምበል ጉልማ ብዬ አዎ ሻምበል ጉልማ ብዬ ልክ ያለው ከስር ስልኮትንስ ጽፈዋል ለማያችን ስልክ ስልኩ ይሄ ራሱ ነው። ስልኩ ይሄ ራሱ ነው።
አዎ ግን ከስር መጻፍ አለቦት እኛ ጋር ማግኘት የምንችለው በሱ ስለሆነ ለማያችን በቴሌግራም አዎ ቴሌግራም ላይ ከ screenshot ኡ እና ከስሙ ስር ስልክ ቁጥር የሚጻፉ ይሄን ስልክ ቁጥር ማለት ነው።